ወታሽ ደግሞ ባይኔ ደግሞ ባይኔ ደግሞ ባይኔ መጣሽ ወይ ሁለት ብላ አንዱን ማሳጣ እንደ ወላጅና ሳንልሽ ከሆዴና ሳንልሽ ከሆዴ ሰውነት ሽንትለሽ አሞራሁን ሽንዴ ሆዴ አሞራሁን ሽንዴ መውደዴም ማፍቀሬም ነበር ካድማስ አድማስ ሆዴ ነበር ካድማስ አድማስ ቃል እንደ በረዶ ሳይናድ ሳይማስ ሆዴ ሳይናድ ሳይማስ ትከንፊያለሽ እንጂ መንገድ ብቻ ለምደሽ መቼም አትሰነብች ሁለት ቤት ሰወደሽ ሁለት ቤት ሰወደሽ አንቺ እንቅልፍ አክባሪ ገላሽት ሰንብቷል ለስንቱ ተረቶ በስንቱ በርትቷል በስንቱ በርትቷል ይከልክለኝ እንጂ ስትንኳኳኝ ስትገቢም ስትወጪም ነገር ካልሰሙት መቼም አይቆጭም። ደበቅበቅ እያለቅሽ የልብሽን ሰራ አድርገሽ ብትመጭም ያላዩት ነገር መቼም አይቆጭም። እየቆረቆረኝ ከሆዴ ሳወጣሽ እየከነከነኝ ከልቤ ሳወጣሽ ደግሞ ባይኔ ደግሞ ባይኔ ደግሞ ባይኔ መጣሽ ወይ ሁለት ብላ አንዱን ማሳጣሽ ታይቶ ለመምጣቱ እንዳሻሽ ተራመች ወዴን እንዳሻሽ ተራመች ምን ነበር የሰው ቤት የሰው ጓዳ ባትነምች ወዴ የሰው ጓዳ ባትነምች ዛሬ እሱ በውሸት ነው እግርሽ ትረግጧል ወዴን እግርሽ ትረግጧል የአራዳው ገበያስ እንደምን ሰንብቷል ወዴ እንደምን ሰንብቷል አንቺ እንቅልፍ አክባሪ ገላሸት ሰንብቷል ለስንቱ ተረቶ በስንቱ በርትቷል በስንቱ በርትቷል ከጡት ከደረትሽ ብዬ ክስም ክስም ከቆመው ትንሽ ነኝ ከሞተው ባላንስም ከሞተው ባላንስም ይከንክነኝ እንጂ ስትንኳኳኝ ስትገቢም ስትወጪም ነገር ካልሰሙት መቼም አይቆጭም። ጠበቅበቅ እያረግሽ የልብሽን ስራ አድርገሽ ብትወጪም ያላዩት ነገር መቼም አይቆጭም። ይከንክነኝ እንጂ ስትንኳኳኝ ስትገቢም ስትወጪም ነገር ካልሰሙት መቼም አይቆጭም። ደበቅበቅ እያረግሽ